ሄሎ
ሄሎ
ሄሎ።
ሄሎ ይሰማሻል?
አዎ
እሺ። ለምንድን ነው በዚህ ስልክ የምትደውሉት? አዋቂ ሰው አለ አገናኘኝ።
እ ሌላ ሰው አለ ልታገናኘኝ የምትችይው?
ምን ነው?
ምክንያቱም በተደጋጋሚ በዚህ ስልክ እየተደወለ ነው፣ የድርጅት ስልክ ላይ ከፖሊስ ጣቢያ ነው የምንደውለው። አዋቂ ሰው ካለ አገናኘኝ። ስልክ ስልክ ቁጥራችሁ ዜሮ ዘጠኝ ሀያ አንድ ዘጠና ስድስት ሀምሳ አራት ዜሮ አምስት
ስህተት ነው። ወልእዮም ልጆች ትደረፍ
አገናኘኝ።
ነው
ሁልጊዜ ነው ልጅ እ?
የሚደውለው? ሁልጊዜ ነው ልጆች የሚደውሉት? ታዲያ ስልካችሁን እራሳችሁ አትይዙም እንዴ?
አዎ ሚስትን ቆልዕዮም ማዕሪ ብጌጋ እዩ ከዚህ በኋላ ኧረ- ከፖሊስ ፖሊስ ጣቢያ ቀጥታ ቤት ነው የሚመጣው። ይሄን ነው እቂ።
እሺ እሺ ይችላል